ሄሎ ሄሎ ቴሌግራም ላይ ልኬልሃለሁ። አየኸው?
ስልኩን ነው አዎ በማን ባንክ ስልክ ነው?
ቴሌግራም ላይ አይ አርባ አራት ኮል ሴንተር በአርባ አራት ቤት። እሺ አልገባለህ?
እደውልለታለሁ። አይ ቆይ እስኪ አሁን እየነደው ስለሆነ ቆይ አየዋለሁ።
እሺ እሺ አሚር
ምን ልበለው?
አይ ይቅርታ ምናምን ኮል ሴንተር ደውለህ እንዴ ዘጠኝ ቀን ያለው።
ኮምፕሌን አቅርበህ ነበረ።
አዎ እሱ የሆነ የሆነ ምክንያት ስጠው አታጣም። እሺ ተው።
አይ